ከዛ አመልክቼ ነበረ።
ምንድን ነበር ያመለከቱት ደንበኛችን?
ከሁሉ ስፖርት ወደ ቴሌብር transfer ማድረግ ነበር እና ከዛኛው ላይ ከሁሉ ስፖርት ላይ ቆርጧል። ቴሌብሩም ላይ አልገባልኝም ብዬ እንትን ብዬ screenshot አድርገህ ቴሌግራም ላይ ላክ ተብዬ ልኬ ነበረ፣ ግን እዚህኛውም ላይ አልተመለሰልኝም፣ ቴሌብሩም ላይ አልገባልኝም።
እሺ ደንበኛችን ሊሎት እስቲ ስሞትን ይንገሩኝ።
ሊዮ ተሻገር እንዳለ
ምን አሉኝ ደንበኛችን?
ሊዮ ሊዮ ተሻገር እንዳለ
እሺ ሊሎት መስመር ላይ ጠብቁኝ። በዚህ ስልክ ቁጥር ነበር አሁን በደወሉበት ያስመዘገቡት።
አሁን በደወልኩበት number ሁሉ ላይ እንትን የምንጠቁና ከሁሉ ስፖርት ወደ ቴሌብር ነው የላኩት። ከትናንትና ወዲያ ነው አስራ አንድ ሰዓት ላይ ትናንት ደውዬ ቴሌግራም ላይ ላክ ተብዬ screenshot አድርጌ ልኬያለሁ። successful አዎ እሺ እሺ፣ እያየሁሎት ነው። አንድ ጊዜ መስመር ላይ ጠብቁኝ።
መርሃባ
ማን በሚል ስም ነው ቴሌግራም ላይ ላኩልን ደንበኛችን?
ቴሌግራም ላይ ስልክ ቁጥር ተሰጥቶኝ ነው።
ምንድን ነው ቴሌግራም ላይ የጻፉልን? የቴሌግራም ስሞት ማን ይባላል?
ሊዮ ነው።
ሊዮ ነው። እዛ ላይ ነው። እሺ አቻ መስመር ላይ ጠብቁኝ። እዚህ በዘጠና ሶስት ዘጠና አምስት ነበር ደውል ያስመዘገቡ ደንበኛችን እ አሁን በደወሉበት ቁጥር በዘጠና ሶስት ዘጠና አምስት ነበር ደውል ያስመዘገቡት።
አዎ በእናንተ እንትን ሁሉ ስፖርት ላይ አሪፍ ፔ የሚል የለም እንዴ? ቴሌብር አሪፍ ፔ የሚል በዛ withdraw አድርጌ ስድስት መቶ እና መቶ withdraw አድርጌ success ኡ ብሏል፣ ቆ- ቆርጧል፣ አንስቷል። ግን አት- ቴሌብር account ኡም ላይ አልገባም፣ እዚህ ሁሉ ስፖርቱም ላይ ተመላሽ አልተደረገልኝም።
እሺ ደመያችን፣ ምናልባት ሌላ ተለዋጭ ስልክ ቁጥር ካለው እስቲ ንገሩኝ። በሱ ተመዝግቦ ከሆነ ልፈልግሎት።
ሌላ ተለዋጭ ስልክ ቁጥር ያለኝ ሀያ ዘጠኝ ቤት ነው። በዛ አይደለም የተጠቀምኩት፣ ግን በዚህ ነው እሺ እኛ ጋር ሲያስመዘግቡ በየትኛው ነው ያስመዘገቡት?
በዚህ ነው በራሱ በዚህ በራሱ ነው የደወሉት ትላንትን?
አዎ እሺ እየፈለግኩሎት ነው። አንድ ጊዜ መስመር ላይ ጠብቁኝ።
እሺ።
ሊዮ ተፈራ ነው ያሉኝ ደመያችን።
ሊዮ ተሻገር ተሻገር እሺ ተሻገር እንዳለ
እሺ። ስንት ብር ነበር የተቆረጠበት?
አጠቃላይ ሰባት መቶ መጀመሪያ ስድስት መቶ ከዛ መቶ እሺ ስድስት መቶ እና ከዛ መቶ አ
መቼ ነበር የተቆረጠው?
ትናንትና አስራ አንድ ሰዓት ላይ ወደ አስራ አንድ ሰዓት አካባቢ።
አ
እሺ ቴሌግራም ላይ የላኩት ቁጥር በዚህ ቁጥር ነው ደንበኛችን? ስልክ አዎ፣ በዚሁ ቁጥሩ ቁጥር።
ለቴሌግራም የሚጠቀሙት ይሄ ነው።
አ
እሺ፣ መስመር ላይ ጠብቁኝ። እ፣ ምናልባት የቴሌግራም ቁጥራችን ተሳስተው ሊሆን ይችላል። ደግሜ ልስጠውት።
የቴሌግራም ቁጥሩ የት- የተሰጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አምስት አስራ ሶስት ዜሮ አንድ ሀምሳ አምስት አይደል?
አ
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አ አንድ ሀምሳ አምስት ትክክል። አዎ ይሄንን ነው ቁጥር።
እሺ የቴሌግራማችን መጨረሻ ላይ ጻፉት ነው። ቴሌግራም ላይ ላገኙ ስላልቻልኩ ነው።
ቴሌግራም ላይ ልኬ እ፣ በተቻለን ፍጥነት እ፣ እንትን እናስተካክላለን ብላችሁ መልሳችሁ text ጽፋችሁልኛል።
እዛው ላይ ሊዮ ነው የሚለው ቴሌግራም ስሙ።
አዎ ሊዮ ተሻገር ነው የሚለው።
እሺ ደንበኛችን አንድ ጊዜ ጠብቁኝ መስመር ላይ እሺ
እሺ ደንበኛችን መስመር ላይ ስላስጠበቅኩት ይቅርታ አግኝቼዋለሁ። ቴሌግራም ላይ ላኩትን ደግመን እናስተላልፍሎታለን። የሚመለከተው ክፍል በተሻለ ፍጥነት እንዲፈታሎት ይደረጋል። እኛ አ- ችግሩን ፈተን ስንጨርስ እንደውልሎታለን። እኛ መርሃባ ደውለን እናሳውቆታለን። እሺ ሌላ ዛሬ መረጃ ተ- ይኖራል?
ዛሬ ይስተካከላል።
ምናልባት ዛሬ ላይስተካከል ይችላል። ብዙ ከእርሶ በፊት የተመዘገቡ ሰዎች አሉና ትንሽ ጊዜ ሊወስድ ይችላል።
መርሃባሽ እሺ ስለደወል እናመሰግናለን። አገልግሎት ሄዳል ስናስባስድ ከሚሰሙን ድምጽ አስቀብ መልካም ቀን።
እሺ